ሄሎ ሄሎ ጤና ይስጥልን።
አሎ ይስጥልን።
አሸብር ከ Best Bet ነው የምንደውለው። ሰላም ነው እግዚአብሔር ይመስገን ሰላም ነው።
አለን አለን። እንትን ደውሎ ነበር እንዴ?
እ? እ?
ዛሬ ደውሎ እኔ?
ነበር። አ፣ አዎ አሁን አሁን ደውዬ ነው ነበረ።
installation ምናምን ያልከው አንተ ነህ?
አ
አርባ ምንጭ ነው ያልከኝ አይደል የነበረው?
አ አዎ አርባ ምንጭ አሸብር okay፣ በቃ አንድ ነው ወላይታና አርባ ምንጭ
እ? እ?
ወላይታ በሚል ነው የተመዘገበው እና እ፣ ቴሌግራም ወላይታ አይደለም የኔ ሰው።
አርባ ምንጭ ነው።
አ አርባ ምንጭ ነው ቀጥታ አርባ አሸብር በቀለ አርባ ምንጭ ነው። ያለው።
እሺ አንዴ ጠብቅ።
ወላይታ በምን አገናኘ?
hello
ወላይታ ነው።
እሺ አሸብር አሁን እናወራለን። እሺ ይስተካከልልሃል።
አዎ፣ ግን እኔ ማለትም ሌላዎች ጋር እየሰራሁኝ የነበረውን አቋርጬ ነው። ቅዳሜ ሄጄ ይጀምራለሁ።
ተረድቻለሁ። አይ አሁን አሳውቄ ላሉ ለ supervisor ኦቹ አሁን in- installation ያደርጉልሃል። እሺ እየነገርኳት ነው ያለሁት። ታወራሃለች አሁን። እሺ እሺ